አባቱ ሄሎ
ሄሎ ሄሎ አማኑኤል ወይ hello፣
ከቢዩ ነው ይሰማል?
የምደውልልህ። Customer ስልክ አያነሳም ብለህን ነበራ?
አ
እንትን እ፣ አያነሳም ለእኛም እዚህ ስንሞክርለት። ስለዚህ order ኡን መልሰው፣ ግን የት መሰለህ የምትመልሰው? ቻኖ ላይ አይደለም። እሺ
የት ነው የምመልሰው?
ኮኮን
ኮኮን ኮኮን፣ አዎ እዛው ቦሌ ያለው ኮኮን branch ነው። እሺ የምትመልሰው እሺ፣ እዛው ቦሌ ያለው branch ነው የምትመልሰው። መልሰውና አሳውቀኝ ግን እሺ።
እሺ፣ ደውል።